hello ጤና ይስጥልኝ ችብችብ
ደህና ዋላችሁ።
ሰላም እንትን order ነበረኝ መቶልኝ ነበር order ኡ ሲደወልልኝ ግን አላነሳሁላቸውም ነበር እና ተመለሰ። ለነገ መምጣት ይችል ይሆን?
እሺ በዚህ ስልክ ቁጥር ነው እ ይሄ ስልክ ቁጥር ነው። ይቅርታ ግን በጣም እሺ፣ ችግር የለውም እስቲ አንዴ መስመር ላይ ጠብቁኝ ዛሬ ነው የተደወለሎት አይደል አዎ፣ ዛሬ ነበር የደውለውልኝ የነበረው።
ምን ነበር item ኡ
እ አ- ቱ- እም፣ ቲም- ቲማቲም፣ ፓፓያ አለ ሽንኩርት፣ ፓፓያ። አዎ ፓፓያ እ፣ አድ እንደዛ እንደዛ አለው።
ማንጎ አራት item አለ አራት ነው። አዎ አዎ።
በቃ እሺ ይሄንን ለነገ አስገባልዎታለሁ የት ነው location ኡ
location ኡ ጋር ጋር ምን ለቡ አካባቢ ለቡ
አዎ።
እሺ እሺ ነገ እሺ፣ በጣም እንልክልዎታለን አመሰግናለሁ። እሺ እሺ በጣም እሺ አመሰግናለሁ።
መልካም ምሽት ችግር የለውም አሜን።